ጤና ይስጥልን ቤስቤት ረዴት ነኝ የምልርዳው?
ስሌት እስኪ check አድርግልኝ ረዴት።
እሺ cashier code ኡን ንገረኝ።
እሺ አስራ ሁለት ዘጠና አራት አስራ ሁለት ዘጠና አራት ዘጠና ስድስት ሰማንያ ሶስት ዘጠና update ሆኗል። አንድ ግን የወጣ ትኬ- የወጣ ጨዋታ አለ። ቀይ የወጣ
ማለት
እ፣ ሳለርቲና እ፣ ከኤሲ ሚላን ጋር ቀይ ሆኗል።
okay okay ተ- ተሸንፎ ነው አዎ ተሸንፏል።
ሳላሬንቲናን ያሸነፈው።
አዎ
okay እሺ በቃ ቦነስ የለውም አ?
እ፣ game ኡ ስላላለቀ ነው። game ኡ ሲያልቅ ምናልባት ቦነስ ሊኖረው ይችላል።
okay ሲያልቅ ማለት ነው።
አዎ ጌሙ አላለቀም ገና። እሺ እሺ መልካም ቀን